Language ስህል ነኝ በኮ የምንረዳው
ብር ኮንሲል ማታረግልኝ
ቤት ቤት ቁጥርህ ንገረኝ እና ስልክ ቁጥር አስራ ሶስት አርባ ስድስት
ስንት አልከኝ?
አስራ ሶስት አርባ ስድስት እሺ አንዴ
ከዚህ ስልክ ወደ ሌላ ስልክ ነው። በዚህኛው አስራ ስልክ ሶስት አርባ ስድስት እሺ ቤት ቤት የምትጠቀምበትን ስልክ ቁጥር ነው ይሄኛው ነው በይ ወደ ይሄኛው ቴሌብር ነው?
ነው ወደዛኛው ወደ አስራ ሶስት የምትነግረኝ። እሺ አስራ ሶስት አርባ ስድስት
ዜሮ ዘጠኝ ሀምሳ አምስት ቤቱ ማለት ነው የቤት ቤት ቁጥራችሁ።
አ እሺ ስንት ብር ነው?
አምስት መቶ ብር ለዚህ ከቴሌብር መቼ ነበረ ድሮ ያደረጋችሁት?
አዎ ትንሽ ቆይ አንዴ መስመር ላይ ጠብቅ። ማን ልበል ስምን?
የኔ የ- የምትልክለት ሰው ስም አገኘው ጫን አገኘው። እሺ ያው approve አድርጌለታለሁ። ከተወሰነ ደቂቃ በኋላ ይገባለታል።
እሺ thank you እሺ ስለ ደወላችን አመሰግናለን። መልካም ቀን።